ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
እንዴት ናችሁ?
እግዚአብሔር ይመስገን። ፕሊንስቶን ነው ምስኝ ደወሉት ምን ልርዳዎት?
ማስታወቂያ ሰምቼ ነው እንደው እርግጠኛ ታማኝ ተሆነ ብዬ ነው እሺ እሺ እ
እሺ መረጃ ፈልገው ነው?
እኔ ያው ቤት ቤት ነው የፈለግኩኝ።
ቤት መግዛት ፈልገው ነው? የት አካባቢ ነው?
እኔ ወደ ተክለ ሃይማኖት Okay። ስለዚህ ለምን ቢሮ መጥተው detail ከሽያጭ ሰራተኞቻችን ጋር ቁጭ ብለው አያወሩ?
የት ነው ቢሮአችሁ?
ለእርሶ ልደታ ያለው ይቀርቦታል መሰለኝ። ልደታ እኮ ገርዴና ልደታ- ቦሌ ነው።